ጤና
ጤና ይስጥልን ባባ።
Hello
ጤና ይስጥልን።
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን።
አለን አለን። መረጃ ልጠይቅ ፈልጌ ነበር። ማሊባባ ነው አዎ ማሊ ባባዎች ነው።
እንትን መኪና ፈልጌ ነበረ እና cash ብር ነበረ ባንክ ምናምን የምታመቻቹት መንገድ ካለ ትንሽ ብር ነበረ ያለኝ አንድ ሚሊዮን ደረስ ምን መኪና ነው የፈለጉት?
ኮሮላ በ manual ኡ ምናምን
ላ በ manual አንድ ሚሊዮን ከፍለው ሌላውን cash እንዲመቻች ነው።
ሌላው ባንክ እንዲመቻችልኝ ማለት ባንክ የምታመቻች እናንተ ናቸው በዛው በራሳችሁ መንገድ አዎ ም- እኮ ኮሮላ ሁለት ሺህ ስንት ነው የፈለጉት?
ሁለት ሺህ ሶስት